But yes. በየስ
ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ።
ከቺፕቺፕ ነበር ምደውሎት።
እሺ order አድርገን መጣ አይተም ነበሩት።
አዎ፣ ነጭ ሽንኩርት።
ነጭ ሽንኩርት።
አዎ አዎ።
እሺ እ ነገ መቀበል ይችላሉ? ነገ እንላክሎት።
ቤት ያለ ሰው ይቀበላል። እኔም ባልኖር ችግር የለም።
እሺ የት ነው location ኑ?
ልኩ ፈረንሳይ ለጋሲዮን ከቱርኮች ትምህርት ቤት ከጎራ በታች ማለት ነው።
በቃ እሺ፣ ነገ እንልክሎታለን።
እሺ እሺ አመሰግናለሁ።
መልካም እሺ